hello hello ጤና ይስጥልኝ። ምን ልታዘዝ? እ እ የቴሌውን መረጃ
እሺ ቴሌዊን ቢኤም ነው። ኮከብ 985 መሰላል አድርገው ይደውላሉ መጀመሪያ። ከዛ ሰባ ቁጥር ተጭነው አማርኛ ያርጉት። ሶስት ቁጥር ለመጫወት የሚለውን ይምረጡ። hello
አቤት ይሰማል።
ሶስት- ሶስት ቁጥር ላይ ጥያቄ ም- እንትን ይመጣል ለመጫወት የሚል እሺ
ከዛ እንትን ያደርጋሉ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ ጥያቄና መልስ በ coin ይጠቀማሉ። ከሁለት ብር ጀምሮ አለ coin ገዝተው ይጠቀማሉ። የእድል ጨዋታ ደግሞ subscribe ያደርጋሉ ወይም ደንበኛ ይሆናሉ። ዕለታዊ ሁለት ብር፣ ሳምንታዊ አስር ብር ነው የሚወስደው። ትኬት ይሰጡታል። እድሎትን ይሞክራሉ።
አሁን እ, ሁለት coin ገዝቼ ነበርና አንዴ ነው እንትኑ ማለት እሺ እ፣ ሁለት coin ካሉት ጥያቄና መልስ መመለስ ይችላሉ።
እሺ እሺ መልካም ጊዜ።
እሺ እናመሰግናለን።
አሜን bye